Hello ጤና ይስጥልኝ ወርቅ አሰሚት ነኝ።
አዎ አብሮ ይስጥልን።
እሺ ከ beU ነበር የምደውለው በ order number መቶ አምስት ሰባ አንድ ሀያ order አልተቀበላችሁም?
ተቀብለናል።
እሺ driver ምግብ አልተቀበልንም አሉኝ ብሎ ነበር።
አዎ ይኸው ሳይደወል ነው የሚመጡት። ሰሞኑን ደግሞ ለምን እንደሆነ አናውቅም። ለዛ ነው የማይ ክስ እንደጠየቀኝ ነው የደወለልኝ። ለዛ ነው እሺ ምን ያህል
ወጥቷል።
እ እ ሄሎ እየታሰረ ነው የታሰረ ነው።